Hello ጤና ይስጥልኝ። ዳንኤል በኩል ምንድን ነው?
ሄሎ አቤት ጤና ይስጥልኝ።
አብሮ ስጥልን እችን cashier code ያዥና እስ እንትን ቦነስ ካለ በአንድ ጨዋታ ወድቄ ነበር።
እሺ check ላድርግልክ። እሺ ንገረኝ አንዴ።
አንድ አንድ እሺ
አንድ ሰላሳ አምስት እሺ
አርባ አራት እሺ
አምስት ሰባ አንድ
እሺ postponed የሆነ ጨዋታ አለው እና ከሀያ አራት ሰዓት በኋላ ነው የሚለቀቀው ውጤቱ መጠበቅ ይኖርብሃል።
እ?
postponed የሆነ ጨዋታ ስላለው ከሀያ አራት ሰዓት በኋላ ነው ውጤቱ የሚለቀቀው እና መጠበቅ ይኖርብሃል።
እሺ ጨዋታ አለ እንዴ ሌላ ያልተካሄደ ጨዋታ አለ የተራዘመ ማለት ነው።
ሀ ነው አዎ ያልተራዘ- እም፣ የተራዘመ ጨዋታ ስላለው መጠበቅ አለብህ። ከሀያ አራት ሰዓት በኋላ ውጤቱ ይፋ ይሆናል። የዛን ነው ቦነስ ይገባልሃል ማለት ነው።
እሺ እናትሽ እሺ እሺ፣ መልካም ቀን።
እሺ አመሰግናለሁ እኔም አመሰግናለሁ። እሺ